ጤና ይስጥልኝ። ሁለት ሰዎች ነው ባከምለደው
account ላይ amount ነበረኝ ገንዘብ ነበረኝ።
እሺ አሁን ላይ መቶ ብር ይዛል።
ቴሌግራም ላይ ልከውልናል።
አ
እሺ ቴሌግራም ላይ ከላኩልን እዛ ላይ መልስ እናሳውቆታለን። በትዕግስት ይጠብቁ።
እየተመለሰልኝ አይደለም።
አዎ ብዙ issue ስላለ ነው። በትዕግስት ይጠብቁ።
አይ ምን ያህል ልታገሳችሁ? ለወጪ ፈልጌው ነበር።
ያው እሱን እስከሚስተካከል ነው የሚጠብቁት።
okay ቅርብ በዚህ በዚህን ያክል ሰዓት መስተካከል አይችልማ።
ወደ IT department አስተላልፈን አስተላልፈንሎታል ተስተካክሏል ብለው ሲያሳውቁ እናሳውቆታለን።
በዚህኛው ሲም አይደለም በሌላ ቴሌግራም ላይ በላኩት እንመልስሎታለን እዛው ላይ
እሺ